ጤና ይስጥልኝ። ሪፖርት ነው ባኮምታቸው ምንድን ነው ነገሩ? ይህ እንትንን ተዋችሁት እንዴ? ቴሌብር
ትንሽ technical ችግር ገጥሞን ነው። deposit ነው ወይስ withdraw ማድረግ ነው የፈለጉት?
አይ deposit።
እሺ አሁን በምነግሮት መሰረት ማስገባት ይችላሉ።
በምን? እሺ ስልክ እሰጦታለሁ። በምሰጦት ስልክ deposit ያደርጉና screenshot አድርገው በቴሌግራም ይልኩልናል።
በስመ አብ ከባድ ሆኗል። እንደዚህ መቼ ይስተካከላል? ይህማ በጣም አ- ስራ ነው እርግጠኛ የሚሆነው።
መሆን አንችልም።
okay፣ ስለዚህ ሌላ አማራጭ እንሂድ ከዛ።
እሺ እሺ